እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ 1 ይጫኑ For English, press 2.
Afaan Oromoof lakkoofsa sadii tuqaa.
ንትግርኛ አርባዕተ ይስቀጡ አፍ ሶማሊ ታቦሸን
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ 1 ይጫኑ For English, press 2.
Afaan Oromoof lakkoofsa sadii tuqaa.
ንትግርኛ አርባዕተ ይስቀጡ አፍ ሶማሊ ታቦሸን
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ 1 ይጫኑ For English, press 2.
Afaan Oromoof lakkoofsa sadii tuqaa.
ንትግርኛ አርባዕተ ይስቀጡ አፍ ሶማሊ ታቦሸን
ይቅርታ፣ ከፍተኛውን የሙከራዎች ብዛት አልፈዋል። እናመሰግናለን። እባክዎን ወደ 8994 አጭር የጽሑፍ መልእክት ይላኩ ወይም ለተጨማሪ እገዛ ወይም መረጃ አርዲን ይጎብኙ። ደህና ይሁኑ።